የሰርግሽ ዕለት ጥሬው ደርሶኛል አመስግኛል ዙበባትን ቢሰማኝ መላቀማለኝ ምን እፈጥራለሁ ሲዘፈን ሲደለቅ አልቅሼ ከደጅ እሸኝሻል ውቤ የሰርግሽ ዕለት ጥሬው ደርሶኛል አመስግኛል ዙበባትን ቢሰማኝ መላቀማለኝ ምን እፈጥራለሁ ሲዘፈን ሲደለቅ አልቅሼ ከደጅ እሸኝሻል ሲዘፈን ሲደለቅ አልቅሼ ከደጅ እሸኝሻል ጠልፍ ያልወሰድኳት መቁረጥ እየችል አስር ያላስቀራት ትከሻነሰ ትከሻነሰ አብሬያት አድጌ አምናኝ ተማምኛ ለሰርጓ ተጠራው ለሌላ ሲድሯት ለሌላ ሲድሯት የእሷ ወገን ያዘናት ተገጣጠመና የኔ ሸጋ ሰርገኛ አዘለናት ሁለት ሆነና የኔ ቆንጆ ባልንጀራ ይፋሻ ተብሎ ሲዘፈን የኔ ሸጋ የኔን ማና የለኛ የፍቅሬን ሰቀቀን የኔ ቆንጆ ወይሽ መክረሜ ናቶኝ ላልሆንሽ አልጽፋም ዙሪያዬ ባስጠይቃነስኩ እዚህ በላይ ምን ሊያሳዝን የሰው ነገር እድሜ ሰጠው ብዙ ይችላል ምን ቢቸግር በትዝታ ስኮራምት ያላዛኝ ጣለች ትዳሯን ያሙቀው የምላት የለኝ ሰርግሽ ዕለት ጥሪው ደርሶኛል አመስግኛል ውቤት አዲሱ ቤትሽን ያለም ያርግልሽ መርቄሻለሁ ነጥለውሽ ከኔ ሰጦሽ ለሌላ ምን አድርጓል ነጥለውሽ ከኔ ሰጦሽ ለሌላ ምን አድርጋለሁ አማላጅን ካሰብ ባንቺ የተነሳ ሁሉም ቀለለብኝ ሚዛን አያነሳ ሚዛን አያነሳ በይተዩ በይተዩ ይቅር ምን ያደርጋል እንኳን የወጠኑት የያዙት ይወድቃል የያዙት ይወድቃል አልገባም ከዳሱና ድግሱ ምርሜ ነው የኔ ሸጋ ትከሻ የማይሞቃን አይጥመኝ እስክሳው የኔ ቆንጆ ቆማለት ልርሳ ላገኘሽ ብቻ ነው የኔ ሸጋ ተነጥቆ ላጣማና መችዬ ያለ ሰው የኔ ቆንጆ ለሁሉም አትሞላ አለም ጎዶሎኔ ደስታና ሐዘኔ ታካፍለዋለች። ደሞ ካለ ያየን ሆድ የትል ነገር ይቅናሽ እንጂ ምን ሊወጣይ መለናት ስትሸኝ ልዘን እንጂ ያለ ሰው ጥለሽ ባንቺ የሚተካ ማካካሻ የለኝ የሰርግሽ ዕለት እኔው ለቀዬ ተጠርቻ አለኖክ ማረግሽ ቤት ሲዘፈን ሳለሱ ያለው አድባር ትቀበልሽ እንግዲህ ባዳሽ ነኝ እረግሻል አድባር ትቀበልሽ እንግዲህ ባዳሽ ነኝ እረግሻለሁ በእምነት በሃይማኖት በማሰብ አንጎል የመንዱ ቤዳ ነው ሳናስብ የለየ ሳናስብ የለየ የዘርዝራ ዝርፋ ከዘሬ ቂቤማ ሳትወድ ከኔ ለያት መርቃን ተጭነ መርቃን ተጭነው ማተብዬ ልምጠና ባስብ ልጠይቅሽ የኔ ሸጋ አብሮ አደግ ወዳጀና ብል ይገባል ባልሽ የኔ ቆንጆ በቃ ተራራቅና ያሰብነውን ቀረ የኔ ሸጋ ምኞቱ ጥናችን አይ መይለዚ ነበረ የኔ ቆንጆ አይጠፋም እንደኔ እጣ የደረሰ ጠብቆ ያቆየው ያሳለፈ ለሰ ደሞ ሆዴን ያቃጥል እንጂ ያንቺ ነገር ያጣ ያምር አድማጭ የለው ምን ይናገር ተኮራምቶን አይዘልቀውም ያለ ሰው ብቻውን የሆዳ ደንበዛዋን አጥማ መጽናኛው ተኮራምቶን አይዘልቀውም ያለ ሰው ብቻውን የሆዳ ደንበዛዋን አጥማ መጽናኛው የሆዳ ደንበ